ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን። ከ We Plus Solution ነው የምደውለው።
ኦኬ
ዊ ፕላስ አንድ አፕሊኬሽን ይዞ መጥቷል እና እዛ አፕሊኬሽን ውስጥ አፕሊኬሽን ኦኬ አፕሊኬሽኑ በመጫን ድርጅቶ እንዲያስተዋውቁ በነጻ እንዲያስተዋውቁ ማለት ነው።
ኦኬ አፕሊኬሽናችንን ፕሌይ ስቶር ወይም አፕ ስቶር ላይ We Plus Solution Provider የሚለውን application ያገኙታል። እዛ ላይ ነው ምዝገባው።
okay link ይኖራቸዋል ወይም ስልኩልኝ?
አዎ አለ። እሺ እልክልሃለሁ በዚህ ስልክ ቁጥር።
እሺ አመሰግናለሁ።
እሺ አመሰግናለሁ። መልካም ቀን።
እሺ